ጤና ይስጥልኝ ነጻነት አቤት ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበረ።
ምን ላይ ዊፕላስ ሶሉሽን።
አዎ ተመዝግቤ ነበር።
እሺ አሽከርካሪ ኖት ወይስ እንደ ተጠቃሚ ነው የተመዘገቡት?
normal እንደ ተጠቃሚ
እ?
እንደ ተጠቃሚ የተመዘገብኩት እሺ አሁን እርሱ የተመዘገቡት አሽከርካሪዎችና service የሚሰጡ የሚመዘገቡት ላይ ነው። የእኛን አገልግሎት ለመጠቀም ከሆነ WePlus Solution User የሚባል አለ ሌላ እሱን አውርደው መጠቀም ይችላሉ። አርባ አራት service ኦች ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ። እንዲሁም አሸናፊ የሚያደርጉትን referral code ያገኙታል።
እሺ እሺ አመሰግናለሁ።
Play Store?
መልካም ቀን። Play Store እና App Store ላይ ያገኙታል። አዎ።
እሺ እሺ